hello ጤና ይስጥልን ሰላም ነው እግዚአብሔር ይመስገን።
ነ- ከ beU ነበረ የምደውለው።
okay እሺ በዘጠና አስር ስልሳ ስድስት order ነበረን። አንድ ጨጨብሳ፣ አንድ club sandwich፣
አንድ ምን አንድ ጨጨብሳና አንድ አ- club sandwich order ነበርና አልደረሰም።
አይ ደ- እንትን ብሎ እኮ ነው ይቀየር ብላኝ እኮ ነው በበርበሬ አይገባበት ብሎ የተሰራውን በርበሬ ሳይገባ ድጋሚ ሰርተን ነው ነው
okay እናደርሳል አሁን አሁን ይቀየር ደርሷል ተብሎ ነው?
አሁን። አይ እንዴት?
አዎ ይቀየር ተብሎ ነው በቀይ ቀይ በርበሬ እንዳይገባ ሲሉት ድጋሚ አሰርተውን ነው እሺ አሁን ስንት ደቂቃ ከዚህ በኋላ አስራ አምስት ምናምን አስራ አምስት ደቂቃ እንኳን በጣም ይበዛል። አሁን already አስር አርባ ደቂቃ ደቂቃ ሆኖታል። customer ደግሞ ቆየብኝ እያለ ነው። ስለዚህ አይ order ኡ እኮ የተደረ- ስለተቀየረ ነው እንጂ እኮ እንትን ያኛውን መውጣት ይቻል ነበር እኮ ወዲያው ነው እንጂ የተደወለላችሁ ቆይቶ በዚህ ያህል ደቂቃ ቆይቶ አይደለም አይደለም።
አ- አይ እንትን የተቀየረው እኮ ስለተባለ በርበሬ አይግባ ነው እንጂ ያን ያክል የተለወጠ order የለም።
መጀመሪያ እንትኑና የ- እንትን የ- ተጀምሮ ነበር መጋገር። ከዛ በኋላ እ፣ ሲቀየር እንትን አለ ድጋሚ አ፣ እንትን ብለውት ነው የሰሩት።
እኮ ለማንኛውም አስር ደቂቃ ከዚህ በኋላ መታገስ customer አይታገሰንም። ስለዚህ cancel ይሁን።
እሺ አስር ደቂቃ እሺ።
አስር ደቂቃ በጣም ብዙ ነው። አሁን አርባ ደቂቃ ነው። already አንድ ሰዓት ይሆናል ማለት ነው፣ አምሳ ደቂቃ። ስለዚህ customer cancel ያደርገዋል ይሄን order። ስለዚህ በቃ cancel ይሁን። እሺ አባ
ለምን ቆይ cancel ማ፣ እስኪ ቆይ አንዴ ልደውል። እሺ አንዴ እዛ cancel አይደለም ይሁን አባ። እኛ እስከ ሰላሳ አምስት ደቂቃ ነው እናንተ መስራት ያለባችሁ አይደለ? ለእኛ ለ driver ኡ መያዝ ያለባችሁ ሰዓት
አርብ እሺ